खुशी
ሄሎ ሄሎ ኒንጃ እንዴት ነህ?
አቤት። ሰላም ነው?
አለን ይመስገን። እኔ የምልህ አ
አሁን ደውለልን ነበር አይደለ? ስልክ አዎ፣ ደውዬ- ትደውላለች ብዬ ነበር፣ ግን እሷ አዎ፣ ደውዬ- ይደውልልኝ ስላለች ቴሌግራም ላይ ልኬልሃለሁ። እሺ የምትደውልበትን ስልክ ምን አልሽኝ?
ቴሌግራም ላይ ስልክ ቁጥር ልኬልሃለሁ። ለእሷ ደውልላት፣ አንተ ደውልላት። አሁን ትነግራለች እሷ።
እሺ እሺ መልካም